እግዚአብሔር ስናገር ሰማሁ አንድ ነገር ሁሉንም ይችላል እኔ ዘመነበት አምላኬ ሲናገር ሰማሁ አንድ ነገር ኃይል እግዚአብሔር ነው መደር ዘመተበት ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ሞቶ ላይ ነበር ገባዬ ዛሬ ቀኑ ነው ቀኑ ነው ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ አረጀ አብርሃም ደከመ ውበቱ ዛሬማ አይደለም እንደ ልጅነቱ አበቃ ተቆርጧል የሱ ነገርማ ምድር ተገረመች በእውነቱ ሳይሰማ ምንም በሌለበት ጭር ባለው ቦታ አንድ ብሎ ጀመረ ሁሉን ቻዮ ጌታ ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ብቻ ይናገረኝ ቃሉ ተጻፎ እጠብቀዋለሁ ቀኑ ቢሆን ክፉ በገናና አልሰቅልም እደረድራለሁ ከሁኔታ በላይ አባቴ ትልቅ ነው አባቴ ትልቅ ነው ከሁኔታ በላይ በእርሱ ነው ታምነው ይፈርዳል ከሰማይ አባቴ ትልቅ ነው። ከሁኔታ በላይ በእርሱ ታምኛለሁ። ይፈርዳል ከሰማይ እግዚአብሔር ሲናገር ሰማሁ አንድ ነገር ሁሉንም ይችላል እኔ ዘመነበት አምላኬ ሲናገር ሰማሁ አንድ ነገር ኃይል እግዚአብሔር ነው መደድ ዘመተበት ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ይችላል እግዚአብሔር ባጠሩዬን መፍታት ይችላል እግዚአብሔር የሞትን ማስነሳት ሞቶ ላይ ነበር ገባዬ ዛሬ ቀኑ ነው ቀኑ ነው ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ ቀኑ ነው ከብሮ ለታይ እግዚአብሔር